ሰላም ጤና ይስጥልኝ። ሱሺ ተባክቦ ምን ልርዶ?
ዛሬ ይሰራሉ እንደ ዴሊቨሪዎች?
አዎ ይሰራሉ።
ይሰራሉ። እስካሁን አልተደወለልኝም። ትናንት ትዕዛዝ ነበረኝ።
የሺ አዎ
ትላንት በሀያ ሁለት ነው አይደለ?
አዎ ትናንት የመጨረሻ order ሩት
አዎ
ቲማቲም፣ ድንች፣ ሽንኩርት ነው።
አዎ ጥቅል አቮካዶ፣ ፓስታ
ይቅርታ እዚህ ጋር ግን እንደተቀበሉ ነው የሚያሳየው።
አረ ምንም አልተቀበልኩ።
አልመጡም?
እኔም እኮ እንደመጣ የሚል የሚያሳይ እንደተቀበልኩ ከላይም እንደ ማስታወቂያ የሚላክ አለ አይደል?
አዎ እንደሱ አይነት አይቻለሁ። እና ለማን ነው ያስረከቡት? ኮድ ሳይቀበሉ ነው የሚያስረክቡ? ኮዱ የደረሰ ለእኔ ነው። ኮድ ተቀብለዋል።
okay። እዚህ ጋር ግን ያው product ኡን እንደተቀበሉ ነው የሚያሳየው እና driver ኡ ጋር ልደውል ቆይ።
ኮዱንስ ማን ነው የተሰጣቸው? ኮዱ የደረሰኝ እኔ ጋ ነው አይደል?
driver ኡን ልደውልና check አድርጌ መልሼ እደውልልዎታለሁ።
እሺ